አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል አስራ አራትና የመጨረሻውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ኢትዮጵያ ምድር አንጀት ጎዳና ፍቅር የፋውሲናት የሀገር የመሬት አንጀት ጎዳና ፍቅር የፋውሲናት
የጀግና ነው ቤቱ ከዘለዳው
ስንት ወጣት አለቀ ስንቱ ደም ፈሰሰ ከቤቷ ወጥቶ መቼ ተመለሰ ሲማግስት ደም ያዞረብሽ መስክር እንጂ ምድር ምንድን ነው ዝምታሽ መስክር ይልለኛ ወይ መስክር ይላቸው ውሳቸው አለምዳ በየስራታቸው ሆነው ለረገጡት ለእነዚያ ልጆችሽ ተናገሪ ምድር መስክር ያፋውስተሽ ተናገሪ ምድር መስክር ያፋውስተሽ ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዝያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አቧራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንት ዓለም እየየ ዝንት ዓለም ውርደት የአባት ሞት ታለፈ የታላቅ ወንድም የእናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚል አጉል ሰበብ በሚል አጉል ምጸት መቆየት ደግ ነው ሁሉም ታለፈና ሀገር ሞት አየናት ጭራሽ እንደገና አረንጓዴ ቢጫው ቀዩ ዓላማችን ተንቆ ተዋርዶ ወድቋ ጀዋናችን የአድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አቧራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰሩበቱ በቀላሉ አይፈርስም የሀገር ስሪቱ
በደህንነት ጅራፍ ስንቶች ተገረፉ በዘይት ተጠብሰው በስቃይ ያረፉ እያውራ ጎዳናው ወጥተው ያየናቸው ለውሃ ሲጎርፍ ሲፈስ ደማቸው የኢትዮጵያ ምድር አንቺ የደም ጎዳና
መጻሕፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል 14 ምዕራፍ 25 የውድቀቱ መንስኤዎች አዲስ አበባ ሰዓቷ እየተቃረበ ነበር። በዓለም ውስጥ የመጨረሻዋ የፊውዳልና ያልሰለጠነው አገር ዋና ከተማ ውስጥ ቅጥ ያጣ የውጭ ሰዎች ጥላቻ እንደ ድንገተኛ ጎርፍ ይገነፍል ነበር። በያሉበት ሆነው የውጭ ሰዎች ጣሊያኖች ላይ እርግማንና ጥላቻ ያወርዱ ነበር። በጎን ደግሞ በሽብር ተውጠው ጣሊያኖቹ መጥተው እነዚህ ራሳቸው ያስታጠቋቸው የኢትዮጵያ ሰዎች ካደረጉባቸው ከበባ እንዲያድኗቸው ይፈልጋሉ። መስከረም 23 ቀን የጣሊያኑ መሪ ሙሶሎኒ ሚያዝያ 27 ለመላው የኢጣሊያ ሕዝብ አዋጅ እንዲነገር ትዕዛዝ ሰጥቷል። 30 ሚሊዮን የሚሆኑት ጥሪው የተደረገላቸው ጣሊያኖች የሚከተለውን ታሪካዊ ንግግር አዳምጠዋል። የአብዮቱ ጥቁር ሸሚዝ ለባሾች፣ መላው የጣሊያን ወንዶችና ሴቶች ከተራሮችና ከውቅያኖስ አድማስ የምትገኙ ጣሊያናውያንና የጣሊያን ወዳጆች ስሙ። ማርሻል ባዶሊዮ የሚከተለውን ቴሌግራም መልእክት አስተላልፎልኛል። ሚያዚያ 27 ቀን በ10 ሰዓት እኔ በድል አድራጊው የጣሊያን ሰራዊት ግንባር በመሆን አዲስ አበባ ገብቻለሁ። ለጣሊያን ሕዝብ እና ለመላው ዓለም ጦርነቱ እንዳለቀለት አስታውቃለሁ። ለጣሊያን ሕዝብና ለመላው ዓለም ሰላም እንደተመሰረተ አስታውቃለሁ። ኢትዮጵያ ኢጣሊያ ነች። ብዛት ያላቸው የቀድሞ የይሁዳ አንበሳ ስርወ መንግስት ጎሳዎች በጣሊያን ሶስት ቀለም ባንዲራ ስር በሰላም ለመኖርና ለመስራት ፍላጎታቸውን በግልጽ አሳይተዋል። ያለቀላቸውና በሽሽት ላይ ያሉት ባላባቶችና ራሶች ከዚህ በኋላ ምንም ስልጣን የላቸውም። ወደ ቦታቸው የሚመልሳቸው ምንም አይነት ኃይል ባለም ውስጥ የለም። የሺህ ዓመታት ዕድሜ ያለው አገርና መንግስት በፍጥነት ሊወድቅበት የቻለበት ምክንያት ምንድን ነው? ባለው የተራሮች አቀማመጥ በተዋጊ ሰዎቹ ምክንያት እስከ ዛሬ ድረስ ከውጭ ከሚመጣ ጥቃት የተጠበቀ የሚመስል በተጨማሪም እስካሁን ድረስ ከውጭ ወራሪ ነፃነቱን ጠብቆ የኖረ አገር እንዴት በዚህ ባጭር ጊዜ በሰባት ወራት ውስጥ ይሸነፋል? ጀነራል ስታራቼ ጥቁር ሸሚዝ ለባሽ ወታደሮቹ ፊት ለፊት በመሆንና ከአንድ ሜጀር ጋር በድምሩ ከ1500 ወታደሮች ጋር አንድ ጥይት እንኳ ሳይተኩስባቸው ገና የንጉሱ ጦር ሳይሸነፍ ሁለቱም ከተለያየ አቅጣጫ የኢትዮጵያ ጥንታዊ ከተማ የሆነችው ጎንደር እንዴት ይገባሉ? ማንስ ነው ይህንን ማስረዳት የሚችለው? ወይም ደግሞ ማርሻል ባዶሊዮ እንዴት አድርጎ ነው በመንገዱ ላይ መዋጋት የሚችሉ በአስር ሺህ የሚቆጠሩ የኢትዮጵያ ወታደሮች በየጫካውና በየቁጥቋጦው ተደብቀው ምንም ተቃዋሚ ሳያጋጥመው ከአሸንጊ ኃይል ተነስቶ አዲስ አበባ የገባው? ለዚህ ውድቀት መንስኤ መልሱ ጠላት ለረጅም ዓመት በጥንቃቄ መደራጀቱ ወይም በአደረጃጀትና በጦር መሳሪያ የበላይነት ስለነበረው ብቻ አይደለም። ምክንያቱ ደግሞ የኢትዮጵያ ውስጣዊ ሁኔታ በተጨማሪ መመርመር አለበት። ታላቋ ኢጣሊያ የቅኝ ግዛቶቿ እንጀራ እናት እንደሆነች አድርጋ ነው የምትቆጥረው። ድሃና በህዝብ ብዛት የተወጠረችው ጣሊያን ከቁጥር በላይ ላደገው ህዝቧና ለምታመርተው ቁሳቁስ ገበያ ቅኝ ግዛት በጣም ያስፈልጋት ነበር። ኢትዮጵያ እስካሁን ድረስ በቅኝ ገዢዎች ሳትወረር የቆየች አገር ባላት የተፈጥሮ ሀብት የተነሳ ምክንያት ኖረም አልኖረም ኢላማ ሆናለች። በድክመት የታቀደ ጥቃት በ1888 ዓ.ም ባድዋ ተሞክሮ ከሽፏል። የሚቀጥለው ጥቃት በደንብ የታቀደና የተዘጋጀ መሆን ነበረበት። ባድዋ የደረሰው ሀፍረት መታጠብ ነበረበት። ስለዚህ አርባ ዓመት በሙሉ ጉልበት የተጠናከረና በደንብ የተደራጀ ዝግጅት ተጀመረ። ጣሊያኖች በመላው ኢትዮጵያ የተሰራጩ የንግድ ወኪሎች መሰረቱ። በወኪሉ ውስጥ የነበሩ ሰዎች ሰላይ፣ ሐኪምና የቴሌግራፍ ሰራተኛ ይጨምራል። የወኪሉ ዋና ዓላማ ከሰዎች ጋር ግንኙነት መመስረት፣ አስተሳሰባቸውን መማር፣ ለወደፊት የሚጠቅሙ መረጃዎችን መሰብሰብ፣ ጣሊያንን ተወዳጅ ለማድረግ ስጦታ፣ በአልኮሆል የሚያብረቀርቁ የታደሱ የድሮ ጠመንጃዎችንና ገንዘብም በመስጠት ነበር። ሐኪሙ የታመሙ ድሆችን የነጻ ሕክምና መስጠት ከላይ ከተጠቀሰው ግብ ጋር አብሮ የሚሄድ ነበር። ቴሌግራም ሰራተኛው በተራው የታየውንና ውጤታማ የሆኑ ስራዎችን ሪፖርት መላክ ነበር ስራው። ለሰላማዊ ስራ ነው ተብሎ ኢትዮጵያ ውስጥ የሰዎች ቡድን በዚህም በዚያም ይላኩ ነበር። ነገር ግን ዋናው ዓላማቸው በጣም ጠቃሚ የሆኑ የአገሪቱን ቦታዎች ማወቅና ካርታ ማንሳት ነበር። ይህ በሙሉ ጉልበት የተደረገው የኢትዮጵያ ጥናት ውጤታማ ነበር። ምክንያቱም ስለ ኢትዮጵያ በጣም አዋቂ ኤክስፐርቶች ጣሊያናውያን ነበሩ። እንደ ባሮን ፍራንቼቲ፣ እንደ ፖላራ፣ እንደ ታሎሞንቲና ደ ካስትሮ የመሳሰሉት ሰዎችና ሌሎችንም ጨምሮ በተከተሉት ዓመታት ኤርትራና ሶማሌ በቁጥጥራቸው ስር ሆኑ። በከባድ ወይም ብዛት ላለው መጓጓዣ የሚሆኑ መንገዶች ተሰሩ። ጣሊያን ያገገመ በሽተኛ ነች። የአንድ ዲፕሎማት ንግግር ነበር በአዲስ አበባ። በካፖሬቶ ጊዜ የነበሩ ጣሊያኖች አሁን ካሉት ጋር ተመሳሳይ አይደሉም። የዓለም ጦርነት ትምህርት ሰጥቷቸዋል። የቀረውን ደግሞ ከሙሶሎኒ ተምረዋል። የቅኝ ግዛት ጦርነት በዚህ በጣም በተደራጀ ሁኔታ ተዘጋጅቶ አያውቅም። ሁሉም ነገር ተዘጋጅቷል። በመቶ ሺህ የሚቆጠሩ የጣሊያን ወታደሮች መርከብ ላይ መውጣት ብቻ ነው። ከዚያም ከኔፕልስና ከጄኖዋ ተነስቶ በጥቂት ቀናት ውስጥ ደጋማው የኤርትራ ቦታዎች ድንኳንና አልጋ ተዘጋጅቶ የበሰለ ምግብ ወደሚጠብቃቸው ቦታ መውረድ ነው። ከጠመንጃና ከሁለት መቶ ጥይቶች በስተቀር ወታደሮቹ ሌላ ሸክም እንዳይዙ ተደርጓል። ሁሉም የሚያስፈልጋቸው ነገር በጭነት መኪና ይከተላቸዋል። የጎደለ ነገር የለም። በተቃራኒው ሁሉም ነገር ከሚገባው በላይ ነበር፣ በተለይ በጦርነቱ የመጀመሪያ አጋማሽ ድረስ። በዚህ ግዙፍ በሆነ ድርጅት ምንም አይነት ስህተት አልነበረም። ምናልባትም በነሐሴና በመስከረም ወራት ከምጽዋ ወደብ በስተቀር ለዚህ ትንሽ ወደብ ከመጠን በላይ ነው የሆነበት። በቀን ወደ ዘጠና መርከቦች ከጫኑት የጦር መሳሪያ ጋር የወደቡን ዕቃ ማራገፊያ ያጣብቡ ነበር። በዚህ ጊዜ የሚፈለገውን ነገር በቀላሉ ማግኘት ወይም በስርዓት መጠበቅ አስቸጋሪ ነበር። ጣሊያኖቹ ራሳቸው ኢትዮጵያ በዚያን ጊዜ ጥቂት ቦምቦች መጣል ብትችል፣ ጥቂት ጀልባዎች ማስመጥ ብትችል ወደቡ ጠቅላላውን ዝግትግት ብሎ ጦርነቱ ከመጀመሩ በፊት ያልቅ ነበር ይሉ ነበር። ነገር ግን የአየር ኃይሉ የጣሊያን ግንባር ቀደምና ውጤታማ መሳሪያ ነበር። ለዚህ ምንም ጥርጣሬ የለም። በአየር ላይ የሚወርደውን ቦምብ ነበር ኢትዮጵያውያን በጣም የሚፈሩት። ጆሮ የሚበጥሰው ድምፅና የቦምብ ፍንጣሪው ከዚህ በፊት እንዲህ አይነት ነገር አይተው ለማያውቁ ሰዎች አሸባሪ የሆነ የሚያስፈራ ስሜት ነው የፈጠረባቸው። ምንም አይነት መከላከያ መንገድ ባለመኖሩ ሽብሩ ደግሞ በዛው ልክ ይጨምራል። በእርግጥም የሰራዊቱ ወኔና ስሜት በዚህ መንገድ እንዲሰበር ሆኗል። ለነገሩ በዝግታም ቢሆን መሀል ሀገር ያለ ሰው እንኳ ማምለጥ የማይችልበት ሁኔታ ውስጥ እንደሆነ አድርጎ ነበር የሚሰማው። በድንገት አውሮፕላን ይመጣና በጥቂት ደቂቃዎች ውስጥ ቤቱ በእሳት ይጋያል። ሴቶችና ልጆች ይሞታሉ ወይም ይቆስላሉ። እነዚህን ጭራቆች መከላከያ የለም። ታዲያ ሰዎች፣ ዘመድና ልጆች ራሳቸውን ለአደጋ አጋልጠው ወደ ጦር ሜዳ በመሄድ የጠላትን እንቅስቃሴ መግታት ካልቻሉ መታገሉ ጥቅሙ ምንድን ነው? ስለዚህ የልጆቻቸውንና የሚስቶቻቸውን ሕይወት ለማዳን ንብረታቸውንም ለመጠበቅ አቅም ከሌለው ንጉሥ ስር ከመሆን በጉልበቱ ለላቀው ኃይል እጃቸውን ሰጡ። ጣሊያኖቹ ሰላይ አውሮፕላኖቻቸውንም በደንብ ነበር የተጠቀሙባቸው። የኢትዮጵያውያንን ካምፕ በማግኘት የወታደሩን ቁጥር መገመትና የጉዞ አቅጣጫውን ማወቅ ይችሉ ነበር። ያም ሆነ ይህ ጣሊያኖቹ አብራሪዎቻቸው የጀግንነት ሥራ ሰሩ ብለው ጉራ ለመንዛት በቂ ምክንያት የላቸውም። እንዴት ነው በአየር ላይ የሚቃወማቸው አንድ ጠላት እንኳ ሳይኖር ስለ ጀግንነት የሚወራው? ፓይለቶቻቸው ልምድ የሌላቸው ለመሆኑ ኢላማቸውን የሚስቱት ቦምቦች ወይም ያለምንም ስሌት ዝም ብለው የሚጣሉት ቦምቦች ምስክር ናቸው። አንድ ጊዜ ዳባት ውስጥ ቆሞ የነበረ የኢትዮጵያ አውሮፕላን በሁለት የጣሊያን ቦምብ ጣዮች ይታያል። ከአጭር ከፍታ ሆነው ሰላሳ ቦምቦች ቢጥሉም ይስቱታል። ከዚያ ወደ ምድር ዝቅ ብለው ያን ምስኪን የፈረንሳይ ፖቴዝ አውሮፕላን አውቶማቲክ መሳሪያ ያርከፈክፉበታል። ያ አልሰራ ሲላቸው የእሳት ቦምብ በመጣል በመጨረሻ በእሳት ሊያነዱት ችለዋል። የመርዝ ጋዝ በጣም ወሳኝ በሆነ ጊዜ እንደ መጨረሻ አማራጭ አድርገው ነበር ጣሊያኖቹ የሚጠቀሙት። አዝነው ሳይሆን የመርዝ ጋዝ ውድ ስለሆነ በእነዚህ ያልሰለጠኑ ሰዎች ላይ በከንቱ እንዳይባክን ነው። ምናልባትም ለተሻለ አጋጣሚ በአውሮፓ ለሚደረግ ውጊያ እየቆጠቡ ነበር። ኢትዮጵያውያን ደግሞ በአዲስ አበባ ገና አስቀድሞ ጋዝ ስለተባለ ነገር ትልቅ ፍራቻ ነበራቸው። በተለይም አንድ የአውሮፓ የጥርስ ሐኪም ስለ ጋዝ ጽሑፍ ከጻፈች በኋላ ጋዝ የሚለው ቃል ብቻ ሲጠራ ያንቀጠቀጣቸው ነበር። ጣሊያኖቹ በአውሮፕላን በመላው አገሪቱ ወረቀት በትነዋል። በወረቀቱም የሚታወቁ የጋዝ አይነቶች፣ በውስጣቸው ስለሚገኙ ኬሚካሎች፣ አሰቃቂ የሆነ ውጤታቸውና አንድ ሰው የ gas mask በማድረግ ብቻ ራሱን መጠበቅ እንደሚችል የሚገልጹ ነበሩ። ነገር ግን ለእያንዳንዱ አይነት ጋዝ በጽሑፍ ውስጥ የመጨረሻው ቃል የሚለው ለእነዚህ ጋዞች የተጋለጠ ሰው ምንም አይነት የመዳን ተስፋ የለውም ነው። እነዚህ በራሪ ወረቀቶችም ደጃዝማች አያሌው ባሉበት ግንባር መጥተው ነበር። እዚያን ጊዜም ለመርዙ መፈወሻ የሚሆኑ አምስት ሳጥን ሙሉ የሎሳንቲን መድኃኒት የመጣልን ጊዜ ነበር። በወረቀቱ ውስጥ የተጻፈውን ነገር ወታደሮቹ ማወቅ ሲጀምሩ የነበራቸው ወኔ ሟሸሸ። በግልጽ ምንም አይነት ጋዙን የሚቋቋም ነገር አለመኖሩን ነው የተረዱት። በጣም የተናደዱት ደጃዝማች ጽሑፉን የጻፈው ሰው መሰቀል አለበት አሉ። እንደሳቸው አባባል የአማርኛው ጽሑፍ እንኳ ራሱ አስቀያሚ ነው የነበረው። ስለ ፕሮፓጋንዳ ጥቂት ቃላት ለመጨመር ጣሊያኖቹ የኢትዮጵያውያኑን ስነ ልቦና እና አስተሳሰብ አስቀድመው በደንብ አጥንተውታል እና እንዴት አድርገው እንደሚያዳክሙትም ያውቃሉ። በጦርነቱ ጊዜ pamphlet ወይም በራሪ ወረቀቶችን በየጊዜው ይበትኑ ነበር። ሁል ጊዜም በመሃል ሀገር ስለ ጦሩና ስለ ሕዝቡ ትክክለኛ ጊዜና ቦታ ጠብቀው ነበር የሚያደርጉት። ጦርነቱ በተጀመረበት ሳምንት ውስጥ ኢትዮጵያውያን የሚከተለው ወሬ ደርሷቸው ነበር። በአገራችሁ የሚኖር ባህታዊ ከዓመት በፊት የሚከተለውን ትንቢት ተናግሮ ነበር። በ1928 ዓመተ ምህረት በዘመነ ዮሐንስ ታላቋ ኢጣሊያ የበለጠ ታላቅ ትሆናለች። በኢትዮጵያ ዘመን አቆጣጠር አራት ዓመታት በተራ በተራ በአራቱ ወንጌላውያን ስም ይጠራሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ተብለው ጳጉሜ ስድስት ቀን የሚሆነው ሁል ጊዜ በዘመነ ዮሐንስ ጊዜ ነው። ይህ የባይዛንቲን አቆጣጠር ነው። 1928 ዓመተ ምህረት በአውሮፓውያን 1936 ነው። ብዙ ሰዎች ይህን ትንቢት የማይረባ ትርጉም የሌለው ጨዋታ ነው የሚሉት። ነገር ግን ኢትዮጵያውያን ባህታውያን ላይ ያላቸውን ሙሉ እምነት ለተረዳ ሰው ጣሊያኖች ኢትዮጵያውያንን በደንብ አድርገው እንደሚያውቁ መገንዘብ ይችላል። እንግዲህ ጣሊያኖች የኢትዮጵያውያንን ወኔ ለመስበር የተጠቀሙባቸው እነዚህ ሁሉ ዘዴዎች ለኢትዮጵያ በፍጥነት መውደቅ በቂ ምክንያት ናቸው ካልተባሉ ታዲያ ትክክለኛው አገሪቱን ለውድቀት የዳረጋት በአገሪቱ ውስጥ የነበረው ሁኔታ ምን ነበር?
በራስ መተማመንና ስንፍና የኢትዮጵያ ታሪክ ጸሐፊዎች ሕዝቡን ከጥንት ጀምሮ ነፃ የሆነች አገር ነች እያሉ ሲነግሩ ነበር። ከነጮች ጋር በተደረገው አንድ ጦርነት በ1888 ባድዋ አስደናቂ ድል ተጎናጽፈዋል። እንግሊዝና ፈረንሳይ መሬታቸውን እንደሚመኙ ግን ደፍረው እንዳላጠቁ ያውቃሉ። ይህ ደግሞ በዓለም ውስጥ ጥሩ ተዋጊዎች እንደሆኑና የማይሸነፉ እንደሆኑ አድርገው ራሳቸውን እንዲቆጥሩ አድርጓቸዋል። ከኢትዮጵያውያን ጋር ጥቂት ጊዜ ያሳለፈ ሰው ኢትዮጵያውያን ኩሩና በራሳቸው የሚተማመኑ መሆናቸውን ማወቅ ይችላል። የዚህ ውጤት ደግሞ ስንፍና ነበር። ረጅም ጊዜ ስር የሰደደም ነበር። ማንም ያጠቃቸው። እንደዛ ከሆነ ደግሞ አገርን ለመከላከል ምን አስጨነቃቸው? ወይም በአውሮፓውያን ሞዴል ሰራዊት መገንባት ለምን ያስፈልጋል? እያንዳንዱ ኢትዮጵያዊ ከትውልዱ ተዋጊ ነው። ጠመንጃውንም ሆነ ጎራዴውን ያለምንም ችግር በደንብ መጠቀም ያውቅበታል። ስልጠና ያ ምን ጥቅም አለው? በተለይ ጣሊያኖች በሰዓታት ውስጥ ከፍተኛ ሽንፈት ሲደርስባቸው ካዩ በኋላ የነበራቸው በራስ መተማመን ስሜት ደግሞ ከፍተኛ ደረጃ ደርሷል። በተለይም ለዓመታት ወደ አገሪቱ በሚመጡት አውሮፓውያን ሽንገላና አስመሳይ ሙገሳ በየጊዜው ሲደረግላቸውም ስለነበር ይህንን አደጋ በደንብ ተረድተው የነበሩት የመጨረሻው ንጉሥ ነበሩ።
ሰዎቻቸውን ለማስረዳትና ለማስገንዘብና የነበረውን ሁኔታም ለማሻሻል ሞክረው ነበር። ነገር ግን አንድ ብቸኛ በሰውነት ደቀቅ ያለ ሰው ከአስራ አምስት ሚሊዮን ስንፍና የተሞላበት አንጎል ጋር ምን ፋይዳ ማምጣት ይችላል? ከዚህ በላይ ንጉሱ ዘግይተው ነው የደረሱት። ወደ ኋላ በታዩት ዓመታት ሙከራቸው በሙሉ ተስፋ አስቆራጭ ነው የሚል ደረጃ እንደደረሱ ያስታውቅ ነበር። ከአቅማቸው በላይ ነበር። ለማሻሻል የነበራቸውን ብርቱ ምኞትና ፍላጎት አጡ። ሁለት የውስጥ እርስ በርስ ባላንጣነትና ደስተኛ አለመሆን። ሌላ ሰው ደስ የሚለውን መናገር ይችላል። ነገር ግን አፄው በዚያን ጊዜ ተወዳጅ አልነበሩም። ለአብዛኛው ሕዝብ የአገሪቱ መስራች የሆኑትን የሚኒሊክ ዙፋን በጉልበቱ የወሰደ ሰው ነበሩ። የኦሮሞ ተወላጆች በሙሉ አፄ ሚኒሊክ በእነሱ ላይ የሾሟቸውን ልጅ ኢያሱን አልረሱም። በየዓመቱ ግብር እየተጨመረ በገበሬዎች በኩል መማረርን አስከተለ። እንደ እውነቱ ከሆነ ንጉሡ የተለያዩ ግብሮች እንዲቆሙ ትዕዛዝ ቢሰጡም በየአቅራቢያው በሚገኙ ሹማምንት ትዕዛዙ ተቀባይነት ስላልነበረው በእጃዙር ደካማ ማዕከላዊ መንግስት ሆኖ በመታየቱ የመከፋትን ስሜት ፈጠረ። በአካባቢ ገዢዎች መካከል የባላንጣ ስሜት በየጊዜውና አሁንም ድረስ በኢትዮጵያ ይታያል። ከንጉሡ ፊት አንዱ ሌላውን ይኮንናል። ሰው ሆኖ መሳሳት ያለ ነገር ነው። ንጉሡም ደጋግመው በስህተት ትክክለኛውን ወገን አልያዙም። ንጉሠ ነገሥቱ እሳቸው ሲያደርጉት እንደነበረው በስራቸው ባሉ ሰዎች መካከል በነበረው ጠብ ውስጥ ገብተው በችኮላ ውሳኔ ለአንዱ ወይ ለሌላው ወገን መስጠት አልነበረባቸውም። ጉዳዩን በውል ለመመርመር በቂ ጊዜ አልነበራቸውም። ስለዚህ በአማካሪዎቻቸው አማካይነት ወደ ተሳሳተ አቅጣጫ ይሄዱ ነበር። ይህ ደግሞ በየክልሉ ባሉ ሹማምንት ላይ የመከፋት ስሜትን ቀሰቀሰ። ንግርትና ቅስና። ንግርት ለኢትዮጵያ ውድቀት ምክንያቶች ከሆኑት አንዱ ነው ብሎ መናገር ትንሽ እንግዳ ነገር ይመስላል። ያለውን ተጽዕኖ ከመጠን በላይ ሳያጋንኑ ግን ተጽዕኖ እንዳለው ማመን ተገቢ ነው። ኢትዮጵያውያን በንግርት የሚያምኑ ሰዎች ናቸው። በጊዜው በመላው አገሪቱ የተሰራጩ ንግርት ተናጋሪዎች የሚሉትን በቀላሉ የሚቀበሉና የሚፈሩ ነበሩ። ትንቢት ወይም ንግርት ተናጋሪዎች ደግሞ የተለያዩ ነበሩ። እንደ የኦሮሞ ቃልቻ፣ ሼኮች፣ ደብተራና ጠንቋዮችን ጨምሮ በቅርብ ጊዜ የተለያዩ ትንቢቶች በየጊዜው ይነገሩ ነበር። ሁሉም ግን ተመሳሳይ አባባል ነበረባቸው። ከውቅያኖስ ማዶ በሚመጡ ሰዎች ትልቅ ጦርነት ይመጣል። ቁጥራቸው እንዳንበጣ ብዙ ነው። በአፍንጫቸው እሳት የሚረጩ ክንፍ ያላቸው ፈረሶች አገሪቱን በመላ ይወሩና ይወስዷታል። ረሃብና በሽታም ይከተላል። የወራሪዎቹ ዙፋንም የመጡበት ጎዳናም ክፍት ይሆናል። ይህ ሁኔታ ግን ብዙም አይቆይም። ቢበዛ ሶስት ወር ወይም ሶስት ዓመት ብቻ ነው። አዲስ ንጉሥ የእውነተኛው እምነት ጠባቂና ድሃን የሚወድ ወደ ዙፋን ይመጣል። ምክንያቱም ከውቅያኖስ ማዶ የመጣው ኃይል በጎረቤቱ ይሸነፋል። ጦርነቱ እንደተጀመረ በመሃል አገር የሚኖረው ሰው ጦርነቱን ኢትዮጵያውያን ያሸንፉት ይሆን ብሎ ራሱን እየጠየቀ ነበር። መልሶ መላልሶ የሚሰማው ደግሞ አዎ፣ ግን ይሄኛው ወይም ሌላኛው ትንቢት ተናጋሪ በዚህ መንገድ ወይም በሌላ መንገድ ነው ያለው የሚል ነው። ወደ ጦር ሜዳ ሄዶ ጠላትን ለመምታት በነበረው ጽኑ ፍላጎት ሰራዊቱ ንግርት ነጋሪዎች ያሉትን ነገር አላስተባቃውም ነበር። ነገር ግን ጦርነቱ እየተራዘመ ሲሄድና በጦርነት መሸነፍ ሲመጣ ከሰሟቸው ንግርቶች ስለ መጥፎዎቹ ማሰብ ጀመሩ። ከፍተኛ ስልጣን ያለው እያንዳንዱ ጦር አዛዥ ደግሞ ጦር ሜዳ ተከትሎት የሚሄድ ደብተራ፣ ሼኪ ወይም ቃልቻ ነበረው። እነዚህም በየጊዜው የሚጠየቁና ለምክር የሚፈለጉ ነበሩ። አንድ አዛዥ አዋቂ ሳያማክር ወይም ሳይጠይቅ ዘመቻ ወይም ጦርነት መጀመር አለዚያም ጠንከር ያለ እንቅስቃሴ አያደርግም ነበር። የደጃዝማች አያሌው ጓደኛ እንደመሆኔ ለዚህ ጉዳይ አብሬያቸው እሄድ ነበር። ትዕዛዝ ይሰጥና በመጨረሻው ደቂቃ ይሰረዛል። ለምን ሲባል ዋናው አዋቂ ሊበኩሉ ይህ ሙከራ ውጤት የለውም ብሏል ነው መልሱ። ጉዞ እየተደረገ ድንገት መሃል ላይ ይቆማል። ምክንያቱም ፊት ለፊት ከሚጓዙት አንዱ ወፍ መንገድ ላይ አይቷል። የተሰጠ ትዕዛዝ መልሶ ይሻራል። ምክንያቱም የወፍ ጩኸት ወይም የኤሊ ድምፅ ተሰምቷል። ቄሶችን በተመለከተ በማጠቃለል ንጉሱ ከጠዋቱም ቢሆን የነበራቸውን የደከመ በራስ መተማመን መልሶ አዳክሞታል ማለት ይቻላል። የአገሪቱ መሪ ተሐድሶ ለማድረግ በነበራቸው እቅድ መሰረትና ተጀምሮም በነበረው ስራ የቤተ ክርስቲያንን ኃይል ለመገደብ ሞክረው ነበር። በዚህ ምክንያት በቄሶቹ በኩል ተወዳጅነት አልነበራቸውም። ካቶሊክ ናቸው ወይም ጸረ ማርያም ናቸው እያሉ ሲጠሯቸው ነበር። ሲከፋም አገሩን የከዳ ይሏቸውም ነበር። አራት ደካማ አደረጃጀት። ከዚህ ቀደም አስቀድሞ እንደተጠቀሰው ለውድቀቱ አንደኛው ምክንያት በግልጽ በመከላከያ ሚኒስቴር ውስጥ የነበረው የከፋ አደረጃጀት ነበር። እስከ መጨረሻው ሰዓት ድረስ ይህ ለአንድ ሀገር ሕልውና ወሳኝ የሆነ ሥራ ተረስቶና ተንቆ ነበር። ከውድቀቱ ከብዙ ዓመታት በፊት ሕዝቡን እየቦጦቦጡ በአውሮፓውያን መልክ የክብር ዘበኛ ጦር ያደራጁ ነበር። ይህ የሰልፍ ወታደር አዲስ አበባ ተቀምጦ መጠን የሌለው ገንዘብ የሚወጣበት ሲሆን በሌላ በኩል በመሃል አገርና በየዳር ድንበሩ የተሰማራው የመከላከያ ሰራዊት በጣም ተዳክሞ ነበር። ጣሊያኖቹ በድንበራቸው ላይ ምሽጎችን በየተራ ሲገነቡና ወደ ኢትዮጵያ ድንበር ውስጥ እየገቡ አስርና ከዚያ በላይ ኪሎ ሜትር ሲወስዱ ኢትዮጵያውያን እጃቸውን አጣምረው የምጸት ሳቅ እየሳቁ ይመለከቱ ነበር። ድንበራቸውን ለመከላከል ሐሳቡ አልነበራቸውም። በመሃል ሀገርም ቢሆን የወታደር ካምፕ መመስረቱ አልታያቸውም። በመሃል ሀገር ወታደራዊ ካምፕ ቢኖር ደግሞ የአካባቢ ሹማምንቶችን ታዛዦች አድርጎ ስርዓት ይፈጥር ነበር። የተሾሙ አማካሪዎች በየተራ ይህን ጉዳይ ቢያነሱም ንጉሱም ሆነ ሚኒስትሮቹ ነጮች ላይ ባላቸው የተፈጥሮ ጥርጣሬ ምክንያት ምክሩን አልተቀበሉም። ምክር ሲሰጥ በደንብ ያዳምጣሉ። ከተወያዩም በኋላ ምክሩ ጠቃሚ ነው፣ የተለየ ነው ይላሉ። አማካሪውንም ያመሰግናሉ። እንዲህ አይነት ብልሃት እነሱ በጭራሽ እንደማያስቡትም ይናገራሉ። ነገር ግን ደስተኛና የረካው አማካሪ እግሩ ሲወጣ የተናገረውን ነገር ረስተውታል፣ ወይም ልዩ ነው የተባለውን ምክሩን ተቀብለው እርምጃ ላለመውሰድ ይወስናሉ። አንዳንድ ጊዜ ፊት ለፊት ጮክ ብለው በማዛጋት አማካሪውን ያበሳጫሉ። ጦርነቱ በር ላይ ሲደርስ ብቻ ነው በቂ ጠመንጃ፣ ጥይትና መድፍ እንደሌላቸው ያወቁት የአየር መከላከያ አለመኖሩንም ጨምሮ ከዚያ በኋላ በግራም በቀኝም ማግኘት የሚችሉት ነገር ካለ መደራደር ይጀምራሉ። የጀርመን ይሁዳዊና ኢትዮጵያዊ ዝርያ ያለበት የትንሽ መሳሪያዎች ሻጭ አውሮፓ ተልኮ ልምድ የሌለውን የጦር መሳሪያ እንዲገዛ ይሆናል። ውጤቱ ለኢትዮጵያውያን የሚያሳፍር ነበር። በጦርነቱ ጊዜ ዕቃ ማጓጓዣ ማደራጀት አስቸጋሪ ስለነበር ወታደሮቹ በየጦር ሜዳው ይራቡ ነበር። አዲስ አበባና ደሴ ግን ከተራው ኢትዮጵያዊ የተዋጣው ስጦታ መጋዘኖችን ያጣበበ ነበር። ምንም አይነት የሕክምና እርዳታ የሌላቸው ብዛት ስላላቸው የጦር ክፍሎችስ ምን ይባላል? ለሁሉም ነገር ከውጭ የሚመጣ የቀይ መስቀል አምቡላንስ ይጠብቁ ነበር። ራስ ምሩ ሐኪምና የሕክምና ቁሳቁሶች እንዲላክላቸው ሲጠይቁ መንግስት የሰጠው መልስ በሱዳን በኩል የሚመጣ የእንግሊዝ አምቡላንስ መንገድ ላይ ነው የሚል ነበር። የተባለው አምቡላንስ ስላልመጣ ራሳቸው ለአርባ ሺህ ሰዎች ሐኪም መሆን ነበረባቸው። ለእንዲህ አይነቱ አሳዛኝ ደካማ አደረጃጀት ከመጀመሪያው ንጉሡ ራሳቸው ኃላፊነት አለባቸው። ይህ በሙሉ የእሳቸው ጥፋት ነበር። ጉዳዩን አቅልለውታል ወይም ከስራቸው ያሉ ሰዎችን ስለማያምኑ ኃላፊነት መውሰድ እንዲማሩ እንኳን አልፈቀዱላቸውም። በዙሪያቸው የተሰበሰቡ ባለስልጣኖች ከጥቂቶቹ በስተቀር ሰነፍና የማይፈይዱ ነበሩ። የንጉሱ ፍላጎት ምን እንደሆነ ባይታወቅም ይህ ነገር ደግሞ የራሱ ችግር ነበረው። ለባለስልጣኖቹ ንጉሱ ራሳቸው የረሱት ነገር መሆኑን እንኳ እያወቁ በራሳቸው አነሳሽነት ጉዳዮችን መፈጸም አይታያቸውም። ለትንሹና ጥቃቅን ነገር በሙሉ ንጉሱን መጠየቅ ነበረባቸው። አምስት የኢትዮጵያ በፍጥነት መሸነፍ በ League of Nations መተማመን ነው። ኢትዮጵያ የ League of Nations አባልነት የፈለገችው ከጎረቤቶቿ የሚደርስባትን ጥቃት ለመከላከል ነበር። ያ መከላከያቸው ነበር። እናም ተማምነውበት ነበር። ምክንያቱም ኢትዮጵያውያን ይህን ያህል ወጪ የሚፈጅ ማህበር ሀያል ቢሆን ነው ብለው ያስቡ ነበር። ወራት እያለፉ ሲሄዱም መግለጫዎች ከአንድ ኮሚቴ በሌላው ኮሚቴ ቢሰጥም ውጤት አልባ በመሆኑ ለኢትዮጵያውያኑ ቆይቶ ግልጽ የሆነው ነገር ምንም አቅም የሌለው ድርጅትን እንደ ጠባቂ አድርገው መተማመናቸው ነው። ጥርጣሬ በተስፋ መቁረጥ ተተካ። ዘግይተውም ነው ከዚህ ከማያስተማምንና ብዙ ገንዘብ የሚጨርስ ድርጅት ጋር ልክልክ ባይኖራቸው ራሳቸውን በተቻለ መንገድ መከላከል ይችሉ እንደነበር የተረዱት። ይህን ድርጅት ባያምኑት ኖሮና ሕጉን እና ደንቡን ባይቀበሉ የራሳቸው የጦር መሳሪያዎች ራሳቸውን በሚመቻቸው መንገድ ይኖራቸው ነበር። ስለዚህም ጣሊያኖች ጥቃት ሳይጀምሩ ገና እየተደራጁ እያሉ ማጥቃትም ይችሉ ነበር። ጠላት ራሱ እንኳ ቢሆን ማለትም ጣሊያኖች ራሳቸው ኢትዮጵያውያን ማሸነፍ ስላለመቻላቸው የጥርጣሬ ሐሳብ ነበራቸው። ስለዚህ እንደ ኢትዮጵያውያን ግንዛቤ ዋናው የሽንፈታቸው ምክንያት League of Nations ነው። ተፈጸመ። ዶክተር ቶማስ ፒ ኮልማን ስለ ሃራልድ ናይስትሮም ከጻፉት የተዘጋጀ። ሃራልድ ናይስትሮም በጥር ወር 1898 ዓመተ ምህረት ሃራልድ ናይስትሮም እንደ ኤሮፓ አቆጣጠር በጥር ወር 1898 ዓመተ ምህረት በኤርትራ ውስጥ በለሳ በሚባል ቦታ በጭቃ ቤት ውስጥ ነው የተወለደው። ወላጆቹ ካርል ናይስትሮም እና አግነስ ናይስትሮም በዚህ ቦታ ለአስራ አምስት ዓመታት ኖረዋል። ቦታው እርስ በርስ በሚዋጉ ጎሳዎች የተከበበ ስለነበር ሁልጊዜም ፍርሃት ነበር። የጭቃ ቤታቸው አንድ ክፍል ብቻ ሲሆን ወለሉም ከጭቃ ነው የተሰራው። ግድግዳው በጭቃና በእበት የተለቀለቀ ነበር። ፈጣሪ ሊያገለግሉ ስለወጡ ምንም ጊዜ ቢሆን ደሃ ነን ብለው አስበው አያውቁም። ሃራልድ ለመጀመሪያ ጊዜ ወደ ስዊድን ሲሄድ የሀያ ሁለት ዓመት ወጣት ነበር። እናትየዋ ወጣቱን ኮሌጅ መግቢያ ደረጃ እስኪደርስ ቤት ውስጥ ነበር ያስተማሩት። ለሕክምና ትምህርት ወደ ቤይሩት ሄዶ የ medical ዲግሪ ተቀበለ። ከዚያም ለተጨማሪ ስልጠና ወደ ፈረንሳይ ከሄደ በኋላ የሕክምና ፈቃዱን በኒውዮርክ ስቴት ነበር ያገኘው። ወደ ስዊድን ሲሄድም ከወደፊት ባለቤቱ ጋር ተገናኘ። ከሳፍል ቫርመንላንድ ነበር ሴትዮዋ የመጣችው። ከዚያ በኋላ በሶስት ጦርነቶች ጊዜ ችግርና መከራም አብረው አይተዋል። አብረው ሲኖሩም ሁለት ልጆች ወልደዋል። የመጀመሪያው ልጅ ወንድ ጋነር፣ ተከታዩ ደግሞ ሴቷ ብርጊታ ነበረች። ጋነር 19 ዓመት ሲሞላው የትምህርት ቤት ፈተናውን ከጨረሰ በኋላ የባህር ኃይል ውስጥ ተሰልፎ ጎትላንድ በምትባል መርከብ ተመድቦ ነበር። ሃራልድ ወደ ኢትዮጵያ በሄደበት ጊዜ ባለቤቱ ማርታ ሳፍል ስዊድን ውስጥ ነበረች። በዚያም እያለች የወንድ ልጃቸውን የጋነርን ሞት ትሰማለች። በመርከቧ ላይ በመድፍ ውስጥ እርሳስ ሲያስገቡ ፈንድቶ ከጋነር ጋር ሶስት ሰዎች በቅጽበት ሕይወታቸው አልፏል። ሃራልድ የኢትዮጵያውያን ባህል መሰረት ለሶስት ቀናት በሐዘን ተቀመጠ። ከዚያ በኋላ ስለዚህ አሳዛኝ ቀን አንስቶም አያውቅም። ማርታ ደግሞ በስዊድን በራሷ መንገድ ነበር ሐዘኗን የገለጸችው። በየዓመቱ ከጋነር ፎቶ ፊት ለፊት ሻማ ታበራ ነበር። በ1928 ዓመተ ምህረት እንደ ኤሮፓ አቆጣጠር ወደ ኢትዮጵያ ሲመለስ የክብር ዘበኛ ሐኪም ሆነ። ከሰባት ዓመታት አገልግሎት በኋላ ጦርነት መጣ፣ ችግርም ተከተለ። ፋሽስቶቹ ምንም ርኅራሄ አልነበራቸውም። ድሃ ኢትዮጵያም እንደዚህ አይነት ስቃይ ደርሶባት አያውቅም። በጦርነቱ ጊዜ ሐኪሙ ሃራልድ ከደጃዝማች አያሌው ብሩ ጦር ጋር በመዝመት ብዙ ፈተና እንደደረሰበት መጽሐፉ ያስረዳል። በደብረ ታቦር ከተማ ሃራልድ ለጣሊያኖች እጁን ከሰጠ በኋላ የጣሊያው ሜጀር ለሃራልድ ደብዳቤ እንደተላከለት ይነግረዋል። ባለቤቱ ማርታ ሃራልድ በሕይወት ይኖራል በሚል ተስፋ በስዊድን በጣሊያን ኤምባሲ በኩል ነበር ያላከችው። ከዚያም ሜጀሩ በተጨማሪ ነገር ሃራልድን አስገረመው። ሜጀሩ ሮም ደውሎ ወደ ስዊድን ከተላለፈ በኋላ ሬዲዮውን ለሃራልድ በመስጠት ያንተ ነው እንደፈለክ ተናገር ብሎ ከባለቤቱ ማርታ ጋር አገናኝቶታል። ሃራልድ በሕይወቱ እንደዚህ ቀን ተደስቶ እንደማያውቅ ይናገር ነበር። ከጦርነቱ በኋላ ስዊድን እንደተመለሰ በስፔን የእርስ በርስ ጦርነት ተጀመረ። ሃራልድም በቀይ መስቀል ጦር ስር ስፔን ሄደ። እንደገናም ጦርነት አየ። ከዚህ በተጨማሪ ፊንላንድ በነበረው ጦርነትም ከስዊድን በቀይ መስቀል ስር እንዲሄድ ሆኗል። በ1940 እንደ ኤሮፓ አቆጣጠር በስዊድን የሐኪምነት የሙያ ፈቃድ ተቀበለ። እስከ 1945 ዓመተ ምህረት በስዊድን የሕክምና ሙያ ሲሰራ ቆየ። በ1945 ወደ ትውልድ ቦታው ተመለሰና በአድዋ በመንግስት ስራ ሲሰራ ቆየ። በኋላም በ1952 እንደ ኤሮፓ አቆጣጠር በሚስዮን ስር የሚፈልገውን ስራ ጀመረ። ለ12 ዓመታት በአሰላ ሆስፒታል ያገለገለ ሲሆን የአሩሲ ጠቅላይ ግዛት የጤና ጥበቃ ቢሮ ኃላፊም ነበር። 12 ቋንቋዎች የመናገር ችሎታው ዓለም አቀፍ ዝናን ነው ያተረፈለት። አዋሳ ቤት ሰርቶ በዚያው ጡረታ ወጣ። በኋላም በህመም ምክንያት ሴት ልጃቸው ቢርጊታ መታ ቤታቸውን ትተው ወደ ስዊድን ተመለሱ። በ1974 በህዳር ወር ስዊድን ሲገቡ እየጠበቋቸው የነበሩ መቶ የሚሆኑ ሰዎች በመዝሙር ነበር የተቀበሏቸው። የመጨረሻው ቀን ታህሳስ 18 1974 እንደ ኤሮፓ አቆጣጠር ነበር። ሕይወቱ ከማለፉ በፊት በቦታው የነበረ ጓደኛው የሰማው ቃል ነበር። ቃሉን እንደተናገረም አረፈ። ቃሉ እባክህ መዝሙረ ዳዊት ምዕራፍ 103ን አንብብልኝ የሚል ነበር። ሞትና ቅዳሴ ነፍስና ውዳሴ ለመዓት ሆንክና ላስብህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለእኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደግሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቅኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ እምባዬ እየመጣ እልሄ እየመጣ መሃል ላይ ትዝታህ ተንጦ እየወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት። የዘጸአት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልና አንበጣ ፍቅራችን ነበረ ጠላትን የቀጣ። የዘጸአት ልጆች ንጣነትን ያልን ኮረጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፊጥኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን። አሻጋሪው ነቢይ ሕዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ? እንጂማ ለጊዜ ዓመት ለመቁጠሪያ መቶ ዓመት አለፈን ባድዋ ስንኮራ።
ተገፍቷል። የኢትዮጵያ ምናምና ናፍቆት ነጀቷል። ወሰው ወሰው ልቤን ወሰው ወሰው ሁለት ፍቅር ይዞኛል ወሰው ልቤን ወሰው ወሰው አንድም ካገር አንድም ከገር ወሰው ወሰው ነሆይ ነሆይ ናፍቆት እሳት ነሆይ ነሆይ ነሆይ ናፍቆት ነፋስ ነሆይ ነሆይ ነሆይ ብንን ብንን ነው ዋታርግኝ ሀገር እንደሌለኝ አታርግኝ ልቤ የፈጠርከን ቦታ እንደ ሰው በባህር እንደ አሳ በምድር ሆነን እንዳነገር አምላክ ፍቅር ፍቅር አፈሩን ዘመን አልጠበቀ ምን ዕረፍት ይኖረው ሰው ሀገር ሲከፋው አይቶ ብዙ ነገር ባዳ ሀገር ባዳ ሀገር ባዳ ሀገር ችግሯን ጉዳቷንና ናፍቆቷን ጥባቱንና ልጆቿን ሰብስበህም ሰብሮ ሀገር ኢትዮጵያ ሀገር ኢትዮጵያ ሀገር ኢትዮጵያ ባይበላስ ነው ጠቃለ ትንፋሽን ቀለብ ነው እንጂ ምነው
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ፍለጋ አሳየኝ አምላኬ አገሬ በስጋው የተበታተነ ሁሉም ተመልሶ የሚያስቀረ ምነው ባይወደሱ በደስታ እንዲረዳዱላት በጸጋ እንዲፋቀሩላት ሕዝቦቿን ልጆቿን ባርክላት አገሬ ኢትዮጵያ አገሬ ተፈቶ ሄዶ በተዋገ ጉልበቱን እና ባላገር ባላገር